ሄሎ ጤና ይስጥልኝ ተድላ አምቡላንስ በኮምን ልርዳው? ሄሎ አብሮ ተድላ አምቡላንስ በባኮ ምን አልሽ? እየሰማሁሽ ነው እየሰማሁሽ ነው። ተድላ አምቡላንስ ምን- ምን ልርዳሽ?
የመስመ- የመስመሩን እ፣ ሁኔታ
የ- የት ነው? ሄላ
እ፣ መስመሩን እ፣ እንትን ታረጉልኝ።
እ፣ ይሄ የአምቡላንስ መስጫ ድርጅት ነው። እሺ ቴሌ አይደለም፣ ነው እሺ።
ተሳስተሻል። እሺ